የትኬት ቅሬታ ለማቅረብ ነበር።
እሺ ምን ነበር?
cashier code ኡ ልንገርሽ እሺ አስራ ሁለት እሺ
አስራ ስድስት እሺ
ሀያ አንድ
እሺ ሀምሳ ሁለት
እሺ ምን ሆኖበት ነው?
ጨዋታው ተራዝሟል፣ ግን በሱ ብቻ ቀላ game ኡ።
የበርንሞዝ ነው።
አ በርንማውዝ እና ሉተን ታውን
እሺ መልሽ እደውልልዎታለሁ አንዴ።
እሺ